ብርቱካን ሲመጡት እንደሚጣፍጥ እኔ በእሷ ፍቅር አጣው መላቀጥ። ብርቱካን ሲመጡት እንደሚጣፍጥ እኔ ባንቺ ፍቅር አጣው መላቀጥ። አይ ትርንጎማልሻ ለእኔ በዛብኛል ብርቱካን ላምሮት ስጡኝ ይሻለኛል ብርቱካን ሲመጡት እንደሚጣፍጥ እኔ በሷ ፍቅር አጣሁ መላቅት ሎሚም አይሻኝም ይቆመጥጠኛል ብርቱካንን ላምሮት ስጡኝ ይሻለኛል ብርቱካን ሲመጡት እንደሚጣፍጥ እኔ በእሷ ፍቅር አጣው መላቅት ትርንጎነሽ ብርቱካን የምትመጠጪ ከልቤ ገብተሻል አርፈሽ ተቀመጪ። ብርቱካን ሲመጡት እንደሚጣፍጥ እኔ በሷ ፍቅር አጣው መላቅት ማሚቴ ማሚቱ ማሜ ወዲያ ማዶ ትንሽ መከዳ ወዲ ማዶ ትንሽ መከዳ ባለሻሜ ባለኮረዳ እንዲህ እንዴ እያለችው ጋሻ ጦሩ አሸጠችው ለምን ሸጡ ኋላ ለመግዛት ኮረዳይቶ ስለወደዷት ማሚቴ ማሚቱ ማሜ ውጣ ውጣ ከማጀቱታ ማሽላውን ፈጀች ጦጣ እንኳን ጦጣ ቢፈጅ ጎሺ ኮረዳዬ ጥዬም አልሸሽ ማሚቴ ማሚቱ ማሜ ማሜ ማሜ ማሚቱ ማሚቴ ማሚቱ ማሜ አሄሄ ማሚቴ ማሚቴ ማሚቱ